ሄሎ
ሰላም ጤና ይስጥልን። ቤት ቤት ቤት ነው የሚለው።
አ እንትን ቤቲንግ አንድ ቀይ ያርበራ እሺ ወደ ታች ሁሉ ነጭ ነው። አንድ ብቻ ነው ያለው።
ካሸር ኮድ ንገረኝ።
ካሽ ካሸር ኮት የሚለው አዎ አዎ።
እሺ ላሳይሽ። ካሸር ኮት ካሸር እሺ ያጅ እሺ እሺ ንገረኝ።
አስር እሺ
ስምንት ሁለት ሰማንያ ሁለት አ ዜሮ ስድስት ዜሮ ስድስት ሀምሳ ሰባት
እሺ ይሄ አርም ይልሃለሁ ቼክ አድርገው። እሺ እሺ አሁን ነው አዎ አዎ።
እሺ እሺ እሺ